ጤና ይስጥልኝ ሁሉ ስፖርት ነው እባክዎ የምንወደው።
ትናንት ዛሬ ጠዋት ማለት ነው ከ ድምፆት ዝቅ ብሏል እየሰማሁት አይደለም።
እሺ ትራንስፈር አድርጌ ነበር ወደ እንትን
ወደ ምን?
ከሁሉ ስፖርት እሺ ከሁሉ ስፖርት እንትን እሺ ቴሌብር የሚል አልመጣልኝ የለካሽ ነው የሚለው እና እ እና የለካሽ ደግሞ አልከፈትኩም።
ከዝውውር ታሪክ ላይ ያልገባለትን ፎቶ አንስተው በቴሌግራም ይላኩልን።
ያልገባለትን ስልኩን አዎ ነው ከዝውውር ታሪክ
እና እሱ እኮ ነው እንዲህ አለኝ እንትን መምጣት እንዲህ ተጨማሪ አለኝ።
ቢላ ውስጥ ይግቡና የዝውውር ታሪክ የሚል አለ። እዛ ውስጥ ገብተው የባንክ ዝውውር አለ። ከዛ ላይ ፎቶ ያንሱና በቴሌግራም ይላኩልን።
ወደዚህ እንትን ነው የምልህ።
ቁጥር የያዙ የኛን የቴሌግራም
እሺ
ዜሮ ዘጠኝ ሰባ ስምንት
ዜሮ ሶስት ሰባ ስምንት
አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት አዎ
አመሰግናለሁ።
እሺ